አለበት። ይህ ሰውዬ እንዲህ አይነት ነገር በሌሊት ላይ ሄሎ ሰው ነገር አይደለም። ስለተያዘ ነው ይቅርታ የጠየቀው።
ሄሎ
ሄሎ ይቀጥላል።
ሄሎ ሄሎ
ሰላም ጤና ይስጥልን።
ሄሎ
ምን አሉ?
ሄሎ
ሄሎ ይሰማል።
ሄሎ ለፈርቦለ
አፋን ኦሮሞ አየ ሶሌማሊ ሽንገርጋር
ኮዛ ረቱ ሰብድ ደራቡ ለምት
ማብለ ቴሌ ዊል ዋንታ ተኔፊ ትኬቲ ስኒ kenna tikkeeticha nogguu carraa keessa yaaltan badhaasa argattu kanaaf
kabita fira dhaba bare Huh?
fira dhabu barbaade urjii sagal saddeettamii shan jedhaati lakkoofsa ja'atu qaba
እሺ መጀመሪያ መፍታት ያለብን ይህ መንፈራፈሩ ማልቀሱ ምናምን ስለተያያዘ እንጂ